ሄሎ ጤና ይስጥልኝ ኢንቨስት ቤት
አሉ አለን።
ነው ስራ ጠዋት ጠዋት አምስት መቶ ድረው አድርጌ እሺ አካውንቲ ኮመርሻል አካውንቲ እስካሁን አልደረስ እሺ፣ አሁን ደወልክበት ስልክ ቁጥር ነው ኢንቨስት ቤት ስልክ ቁጥር።
የስ የስ የስ yes አንማ አበበ ሆርት እሺ አምስት መቶ ብር ነው አይደለ? እሺ እ በቻፓ የሚደረጉ ትራንዛክሽኖች ላይ ትንሽ delay ስለሚፈጠር ነው ይገባላል። ትንሽ ጠብቀውሽ እነሱ side ጋር ትንሽ delay ስላለ ነው።
አምስት መቶ ነበር ጠዋት አዎ ይገባላል። ትንሽ delay አዎ፣ ስለሚፈጠር pending ነው።
አዎ processing ላይ ነው።
አዎ ቢያንስ ጥቂት በፊት ጥሩ ነበረ ምን ሆነ አሁን
ከኛ ጋር ሳይሆን ቻፖች ጋር ነው አሁን ብር ወጪ ሆኖ ቻፖች ጋር ነው ያለ። እነሱ ጋር እ፣ ቅዳሜና እሑድ ብዙ ጊዜ transaction ስለሚበዛ ሲስተማቸው ላይ delay ይፈጠራል። ለዛ ነው የቆየው። ለዛ ነው እንጂ ብሩ ከኛ ወዲህ ያስወጥተናል።
ይገባል በኋላ ይገባ ችግር የለውም።
አየ በርሱ ይዘርጉብኝ thanks ጠብቀን